Good morning Capital Spa ነው።
ጤና ይስጥልኝ። ሰላም ነው።
ሰላም ጤና ይስጥልኝ።
couple spa ዛሬ ማሳጅ ፈልጌ ነበር።
couple massage massage። እም፣ check ላድርግሎት፣ አንዴ ጠብቁኝ።
እሺ መስከረም couple massage ፈልገው ነበር እና በንብሄሩ ሳልጠይቆ እንዳትሄጂ። Hello hello፣ ወይ ስንት ሰዓት ነበር የፈለጉት?
ወደ አስር ሰዓት አካባቢ አስር ሰዓት እም፣ ወይ ዘጠኝ ሰዓት ስንት ሰዓት ነው ያለው?
ዘጠኝ ወይ አስር ሰዓት ነው የፈለጉት?
አዎ
እሺ፣ ለያዙለት ነገሩኝ።
ህያብ ምን አሉኝ?
ህያብ ካሳይ
ማን ካሳይ አሉኝ? ይቅርታ።
ህያብ ካሳይ እሺ፣ ስልክ ይስጡኝ።
እሺ አስራ አንድ ሰማንያ ሶስት እሺ፣
ሰላሳ አምስት ስልሳ ሁለት
ስልሳ ሁለት አስር ሰዓት ላድርግሎት? ዘጠኝ
ስንት ሰዓት ነው የሚፈጀው?
ሁለት ሰዓት
ሁለት ሰዓት ነው የሚፈጀው። እ፣ ሁለት ሰዓት እ፣ እሺ የስንት ሰዓቱን ነው የምትፈልጉት እናንተ? ስልሳ ደቂቃ አለ፣ ዘጠና ደቂቃ አለ፣ deep እና Swedish።
እ፣ አሪፉ የትኛው ነው?
ይሄ deep የሚባለው በጣም ጠንካራ የስፖርት ማሳጅ ነው፣ ጠንካራ ያለ ነው እሱ። ግን ይሄኛው አይ።
ደግሞ normal አ- ሲሆን ደግሞ ለስልሳ ደቂቃ ነው፣ ሁለት ሺህ አንድ መቶ ሀምሳ አምስት ብር። እሱን ሊያዝላችሁ Swedish የሚባለው
እኮ እሱ ነው Swedish የሚባለው።
no- normal አዎ normal ነው፣ ስልሳ ደቂቃ።
በቃ Swedish እሺ በቃ ስለዛ ዘጠኝ ሰዓት ይሁን
አስር ሰዓት አስር ሰዓት እሺ፣ ተይዘውሎታል።
እሺ መልካም ቀን።
እሺ